Hello. Hello.
ወዬ እ
ሰባ ሁለት ዜሮ ስምንት ሰባ ሁለት ዜሮ ስምንት ምን ሆነብህ?
ኤምቲቲ ጋር ሳሊ ተምረት ነው። ሳሊ ተምረት ዴሊቨሪ ቻት ይልካል
ዴሊቨሪ ፊው እንዳይልላ
እ
ዴሊቨሪ Delivery ፊው charge.
ልይል። እሺ አዎ።
እሺ እሺ አስታውስልኝ።
እሺ
አንዱን ለወርጅ ሴት